Good afternoon, Capital Spa speaking። አሎ እግዚአብሔር ይመስገን አለን እንትን ለማጠየቅ ነበር። የ couple እንትን አላችሁ እሱ እንዴ?
ምን
ሞሮኮ ምናምን?
አለ ነው
እሺ እ፣ ምን ያህል ነው ማወቅ ይቻላል?
እ፣ የ couple ሞሮኮ ስምንት ሺህ ስምንት ሺህ አራት መቶ አስራ ሶስት እሺ፣ ምን ምንድን ነው የሚያካትተው?
light massage አለው እዛው የጸጉ ይቅርታ ቆይ ሂሳቡን ተሳስቻለሁ ስምንት ሺህ ስድስት መቶ ሀያ አምስት ነው የጸጉር treatment አለው እ፣ የ light massage አለው እዛው በ shower gel ሁለት ሰዓት ነው እዛው ነው የምቀይሩት ማረፊያውም እዛው ነው complimentary ደግሞ ሳንዱች እና ጁስ አለው በቀጠሮ ነው የምንይዘው የምንሰራው እሺ ለነገ ማድረግ ይቻላል።
እ እ
ለነገ ለቅዳሜ ነበር የተሰጠው እሺ ማለት ዳዊ ይኖራል። ደውላችሁ ግን ማስያዝ አለባችሁ ዛሬው።
Okay እሺ እሺ እኔ በቤት